ጤና ይስጥልኝ። hello እግዚአብሔር ይመስገን።
order አድርጌ ነበርና
ነበር ያደረኩት። አዎ፣ መች ነበር ያደረጉት?
ያደረኩት በሀያ ሶስት ነበረ እና refund ይደረጋሉ ነበር ስላት ደውለውልኝ።
location ስህተት ነበረ።
አዎ
እስኪ አንዴ ቁጥሮች
ዜሮ ዘጠኝ ሀያ
እሺ፣ አንዴ ቆይ። ዘጠኝ ሀያ ዜሮ አራት እሺ፣ ሰላሳ ስምንት ዜሮ አምስት
ነርስ በሚለው ነው።
ልክ ነው።
አዎ ዛሬ ይደረግሉታል። አንድ ላይ ገባ።
ገባህ?
አዎ ዛሬ ሪፈንድ ይደረግሉታል። ሽንኩርት፣ ቲማቲም፣
ድንቹ ሪፈንድ ተደርጓል።
ሽንኩርትና ቲማቲም አምስት ኪሎ ቲማቲም ሽንኩርትና አስር ኪሎ
ትናሽ እሺ፣ ዛሬ ይመጣሉታል። ዛሬ ይቀርታል።